Hello?
Hello አቤት
Withdraw አድርጌ ነበር አልኩኝ። አሁን ደውዬ ነበር እሺ
እና እስኪ አልገባም። Check እያደረገ ነበር። እስኪ አሁንም check አድርጉ።
እሺ
ልንገርሽ አሁን ቁጥር- የደወልክበት ነው የቤት ስልክ ቁጥር
አይደለም ዜሮ ዘጠኝ ሰላሳ አራት
እሺ ዜሮ ዘጠኝ ሰላሳ አራት ሰባ ስምንት አርባ አርባ ስምንት
ሰባ ስምንት አርባ አርባ ስምንት አርባ ስምንት እሺ ስንት ብር ነው ዘጠኝ መቶ ብር ነው።
መቼ ነው
ዛሬ ነው አሁን ጊዜ ነው ያደረኩት።
ዘጠኝ መቶ ነው ያልከኝ አይደል አዎ ዘጠኝ መቶ እስኪ check አድርገው ወደ ቴሌብር account ገብቷል እዚህ ጋር ገብቷል?
አዎ እሺ እሺ እሺ